hello hello
ሁሉ ስፖርት ነው። ምን ልርዳው?
withdraw አድርጌ ነበር እና ስደውዬ እኮ አታነሱም። ምንድን ነው እሱ? እየዘጋሽብኝ ነው
ዘጋሽብኝ።
እየዘጋችሁ በአንቺ ሰውዬ ሌሎች withdraw እያደረጉ withdraw አድርጌ ወደ ኋላችሁ check አድርጌ
እኮ ልከዋል
አዎ ቴሌግራም ላይ attach አድርጌ ያለሁ እኮ attach ካረጉ እኮ እዛው ላይ ነው የሚስተካከልና የሚመለስሉት። እዛው ላይ ነው እኮ የሚከታተሉት ቴሌግራም ላይ፣ እዚህ ላይ አይደለም።
እኮ withdraw አድርጌ እኮ አሁን ብሩን ቴሌብሩም አልመጣም እና እዚያው ነው እኮ ገብቶኛል። ሲስተካከል የምናሳውቀው ቴሌግራም ላይ ስለሆነ ቴሌግራም ላይ ቁጭ ብሎ ይከታተሉ። እዚህ ጋር መደወሉ ምን መፍትሄ የለውም። እዚህ ጋር አመልክተዋል አመልክተዋል።
አዎ ቴሌግራም ላይ attach አድርጌ ያለሁ አሁን ቴሌግራም ላይ እኮ ይከታተሉ። እዛው ላይ እንመልስልታለን እኛ